ሰላም ጤና ይስጥልን። ደንበኛችን ከቪዛ ኢትዮጵያ ጥሪ ማዕከል ነው የምንደውለው።
ከምን
አቤ ባርና ሬስቶራንት ኖት?
አዎ ከቪዛ ኢትዮጵያ ጥሪ ማዕከል ነው የምንደውለው። የቪዛ ኢትዮጵያ መለያ ቁጥር ደርሶታል? በአጭር ጽሁፍ መልእክት።
አልተገኘም።
እሺ ልንገሩት፣ ያዙት።
እሺ
አርባ ዘጠኝ
በ text ውስጥ በ-
አይ እንደዚህ ነው መ- ልንነግሮትም ደንበኛችን
እሺ ምንድን ነበር መልዕክቱ?
የቪዛ መለያ ቁጥር የደንበኝነት መለያ ቁጥር ማለት ነው።
አሁን አጉል ቦታ ነው ያለው ስለመያዝ አይመችም።